ሌላ
ስፖርት ነው የምለብሰው።
ሁሉ ስፖርት ላይ እኮ deposit አድርጌ አልለቀቀልኝም።
እሺ deposit ያደረጉበትን transaction ልከውልን ነበር።
ያ መቶ ብሩ የመጀመሪያው ይስተካከላል ተብሎ እም፣ አጠፋብኝና ቴሌግራም ላይ ሳወራ ነበር። እሱንም አጠፋብኛል። ሌላ መቶ ብር አስገብቼ እሱንም balance ኡም ቦታ ላይ ዜሮ ይላል። ምንም አይልክልኝ።
እስቲ ሂሳብ የሚለውን screenshot አድርገው ይላኩልን ቴሌግራም ላይ።
እሺ።
እሺ